ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
እግዚአብሔር ይመስገን።
አለን እግዚአብሔር ይመስገን። ሄሎ
ዶንኪቲቭ ላይ ነው የደወሉት መሰለኝ።
እ?
ዶንኪ ቲዩብ ላይ ነው የደወሉልን።
አዎ ዘጠና አንድ አስራ አምስት አዎ።
አዎ በጎ እርዳታ ፈልጌ ነበረ። ኩላሊቴ fail አድርገው እህ፣ dialysis ላይ ነው ያለሁት።
እህ።
ምን እርዳታ support እንድታደርጉኝ ነው።
ያው እኛ ጋር አሁን በበጎ አድራጎት የተመዘገቡ ከአንድ ሺህ አምስት መቶ በላይ ሰዎች አሉና አዎ።
በዛ ምክንያት እ፣ ከዚህ በፊት የተመዘገቡትን በወረፋቸው መሰረት እየሰራን ለጊዜ ምዝገባ አድርገናል። እየመዘገብን አይደለም።
እሺ የእኔ እናት እሺ፣
እሺ አመሰግ- አመሰግናለሁ። የእኔ እናት።
እሺ፣ አመሰግናለሁ።